ሄሎ ሄሎ
Hello፣
ምስል እንዴት ዋላችሁ?
ሰላም ጤና ይስጥልኝ።
Cash register አሳድሰን መጥተን ነበር እና አልከፍትልን አለ። የሆነ text ተልኮልናል። እንዴት የቱ ጋር እንደምናስገባ አላወቅም።
እሺ፣ ቆይ ስልክ ልንገርሽ፣ እሺ support የሚያደርጉሽን ማለት ነው።
እሺ
ዜሮ ዘጠኝ ሀያ አንድ
እሺ አያ ስልሳ አንድ ዜሮ ዘጠኝ ሀያ አንድ ስልሳ አንድ ሰማንያ ሶስት አስራ ስድስት
ሀያ አንድ ስልሳ አንድ ሰማንያ ሶስት አስራ ስድስት ዜሮ ዘጠኝ ሀያ አንድ ስልሳ አንድ ሰማንያ ሶስት አስራ ስድስት እና ሌላ ቁጥር አንድ ልንገርሽ እሺ እሺ
እሺ ዜሮ ዘጠኝ አስራ ሁለት እሺ ስልሳ አምስት እህ ስልሳ ስልሳ ስድስት
እሺ አመሰግናለሁ። እሺ እሺ።
እሺ